hello
ጤና ይስጥልኝ ኪሩቤል ከቪዛ እሺ፣ ኢትዮጵያ ሰላም።
ነበረ ምደውለው እሺ
አዲስ ክፍለ ከተማ ሰላሳ ሶስት ክለብ ሁለት የሚል አዎ፣ ወደ ጨው በረንዳ አካባቢ እ፣ የፍሪጅ ወይም የጠርሙስ ፍሪጅ እጁ ብቻ ተገንጥሎ ወርክሾፕ መሄድ አለበት ብለው ከወሰዱት ከወር በላይ ሆነ። ምንም ሌላ ብልሽት የለበትም እና ለምንድን ነው የቆየው አሉ። ገብተን ስናየው leader ላይ ongoing ነው የሚለው፣ ግን ሌላ ችግር ከሌለበት ቢመልሱልን የቀበሌ ስለሆነ መስራት አልቻልንም ነው እያሉ ያሉት።
እሺ ሰላሳ ሶስት ቁጥር ሁለት ነው ያልሽኝ?
አዲስ ክፍለ ከተማ ሰላሳ ሶስት ክለብ ቁጥር ሁለት ነው የሚለው ጨው በረንዳ አካባቢ አራት መንታ ህንጻ ጋር ማለት ነው።
አዎ፣ ስልክ ቁጥራቸው ዜሮ ዘጠኝ አስራ ሰባት
እሺ ዜሮ ሁለት
እሺ ስልሳ ሶስት ሰባ ስምንት
አንዱ ሰባ ስምንት እሺ የዛኛውን የአምራልን አናግሬያቸዋለሁ ልጆቹ እ፣ ማሽኖች ማሽኑ የግላቸው ነው በእርግጥ ግን እ፣ ሄደው መፍትሄ የሚሰጡት ሁለት ሆነው ማለት እዛ አሁን ሞተረኞችም እየወጡ ነው እና እ፣ ሞተረኛውም ባለመኪናውም አብረውት ሊሄዱ ተስማምተን already ከዚህ አዝዣቸው ወጥተዋል ወደ ስራው ቦታ ማለት ነው።
እሺ በቃ ይሄዱ ይሄንን ይሄዱና መልሳቸውን አሳውቅሻለሁ ሄደው ያለውን ነገር እሺ ይሄኛውን እናመሰግናለን ደግሞ የቀበሌውን አሁን እዚህ አልቆ ከሆነ ወርክሾፕ ልጠይቅላቸውና እሺ እንዲጭኑ አደርጋለሁ።
እሺ አመሰግናለሁ ኪሩቤል እሺ እሺ መ- እሺ